በቀላ ሜረ ሄረ አቤት አቤት። እሺ አሁን ምን ምን ትልቅ ይመለስ ምስል ስጦት በጥሱ ሳሪ ላምበረታ ይዟል።
ሪቼ።
ጤራ ይዞ ሄዷል። ሪቼ ይዞ ሄዷል።
እሺ እ፣ ጎፋ ይዞ ሄዷል። ደግሞ ይዞ ሄዷል። አሁን ይኸውልሽ አንድ አሁን የማስገባው ኦርደር አለ። እሱ ኦርደር እሺ።
ያስመመሰለች የሚሆነው እ፣ እዚህ ማሪዮት ሆቴል ነው የሚሆነው። ማሪዮት እሺ፣ ሆቴል ብቻ ነው ጋር የቀረው እንዴ?
እሱና አለ ላምበረት አለ ቀየ ላምበረቱ ይቀያ እንዴ እሱንና የቦሌውን ይዞ ሄድ። ለምን ሁለቱ እንደውም የቦሌ የላምበረትና ይሄ አሁን ማስገባልሽ ነው የማሪዎቱን ይዞ ሄድ። አንድ ሞተረኛ ላኪልኝ።
እሺ ልካለሁ።